ወይ ወይ ነው ወይ ተቀበሉሽ? ወረቀቱን አዎ ተቀበልሽ? የእኛ አዎ ለሰጠሁት ራሱ የእንትኑን አገኘሁት የፒኤም ኦፊሱ ኤፒሞ በቃ አዎ እሺ፣ አይ ይሄ ብቻ ነው ወይ ስለኝ አዎ ተጨማሪ ካለ ነገ ስለው ችግር የለም ማለት በቃሽ ባለፈው ያስገባለች በቃሽ ማለት እሺ።
እንትን እንዳይረግብን ብዬ ነው እና ዶክተር አዎ።
ጋር እየደወልኩለት ነበር።
አይ ለራሱ ሰጣሁት በቃሽ ወጣሽ?
እሺ አዎ እዛ በር ላይ ነው በቃሽ መጡብልሽ እየፈተሹ ነው ገብተዋል እስካሁን አልመጣም።
አዎ ገብተዋል እሺ